Hello
ሰላም ናት።
ሰላም ጤና ይስጥልን። ቤት ቤት
ትኬት check ለማድረግ ፈልጌ ነው።
ምን አልከኝ?
ትኬት check ለማድረግ ፈልጌ ነበር።
እሺ cashier ኮዷን ትነግረኛለህ?
እሺ አስራ ሶስት አስራ ሶስት አርባ ስድስት አርባ ስድስት ዜሮ አራት ዜሮ አራት ሰላሳ
እሺ እሺ አንድ ጨዋታ ይቀራል አይደል? ሌላው አንድ ይቀረዋል ታርሟል።
አይደል?
አዎ ሌባው አልፏል።
አዎ ሌላው አልፎላል።
እሺ እናቴ፣ እሺ እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ።